ሄሎ ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ።
ይቅርታ አምሳለን።
አቤት። አዎ እሺ፣ ሀዊ እባላለሁ። የደወልኩት ከገበያ ኤክስ ነበር እና
እም፣ ከገበያ ኤክስ ነበር። ምናልባት ራቅ ስለሆነ ጊዜው ላያስታውሱት ይችላሉ እና ላስ- ምን አልሽኝ?
ከገበያ ኤክስ ነበረ
እሺ።
የምደውለው እና ከዚህ እም።
በፊት በእኛ ሽያጭ ሰራተኞች አማካኝነት የስፔ- የእቃዎትን ለመሸጥ የኛ መተግበሪያ ላይ ተመዝግበው ነበር እና እም፣ application ነበረ ስልኮት ላይ አውርደው እቃዎትን በስልኮት ጭነው እንዲገበያዩ የሚያደርግ ነበር። አስታወሱ?
አዎ ልክ ነው ይሆናል። አዎ አዎ ትንሽ ጊዜ ቆየት ብሏል። እኛም እያስተካከልን ስለነበረ በስልኩ እንዴት መጫረት እንዳለቦት ለዛ ነው እ።
ያስታወስነው። እ፣ እና እንዴት ነው እየተገበያዩበት ነበር ወይ? ያኔ አውርደውት ነበር ወይ application ኑን የሚለውን መጠየቅ ነበር።
እኔ እንጃ መሰለኝ አውር- አውርጄው ነበር። አዎ እና እቃዎትን ስልኮት ላይ ጭነው ነበረ የሱቆቱ ያለ ኧረ አውርጄው ምንም ነገር እምቢ ሲለኝ ተውኩት። ምንም እንትን አላልኩትም።
እሺ አዎ።
አሁን አዲስ feature ም ጨምረንበት ነበር የመጣ ነው። እቃዎትን እም።
ጭነው እም፣ ለመጫወት ማለት ነው የሚያስችል እሺ እና ምናልባት የአድራሻ ለውጥ አድርጎ ይሆን ወይስ አሁንም እዛው ነው ቂርቆስ እዛው አካባቢ?
ነው እዛው ነው።
እሺ ይቅርታ እንትኑን አልመዘገቡልኝም። የሱ- የሱቆትን ስም ይነግሩኛል?
ምን አልሽኝ?
የሱቆት ስም ስም
ቆይ ወይ በኋላ ትደውይልኛለሽ። ትንሽ ቆየት ብለሽ
እ፣ እሺ
እሺ